ልለው ነው አሁን ልደውልለት ነው።
ሄሎ ሄሎ
ሄሎ
ወይ
ሄሎ
ሄሎ አይሰማም እኔ
ወይ ይሰማኛል ይሰማኛል። እየሰራችሁ ነው አይደለ? እየተቆራረጠባችሁ አይደለም ኔትወርክ
እየሰራን ነው
እ?
እየሰራን ነው።
የሚሰራው ላይ አድርገና ወይስ ተኝተህ? እ?
የሚ- የሚሰራ ኮምፒውተር ላይ ሄሎ
ወይ አይሰማም አዎ፣ እስኪ የሚሰራ ላይ ተ- ነ- ኔትወርኩ የሚሰራው ኮምፒውተር ያገኘውን ኔትወርክ ለዚህኛው ኮምፒውተር ስጠውና
በሌላም የነቀልኩ ሳደርግበት አይሰማም?
እንዳይለኝ እኮ እየ- ይሰማኛል። የሌላም ነቅዬ ሳደርግበት የሚሰራው ላይ- አሁን ላይ
እኮ እየነቀልኩ ሞከርኩበት እየሰራች አይሰራም።
ያላት ኮምፒውተር አይመጣም። እንዲህ እኮ ማነው ኬብሉንም ከዛኛው ላይ ስቀይረውም አይ- አይሰራም። ከዛኛው ኮምፒውተርም እየነቀልኩ ሞከርኩት።
ነው እ እ?
ከዛኛው ኮምፒውተርም ነቅዬ በቀይረውም አይሰራም። ወይ አይሰማም እንዴ?
እስኪ እሺ አ- እሺ አንድ ጊዜ በቃ አዲሱ ላይ መልሰውና አንዴ ID ውን ከ connect ካደረገልኝ በኋላ ወይስ ይመ- ትመልሰዋለህ?
እሺ በአዲሱ ላይ ላድርገው።
እስኪ አዲሱ ላይ ማድርግና
እ። አዲሱ ላይ አሁን ማሳረገው Ultra connect ካደረገልኝ ያመጣበት በኋላ ትመልሰዋለህ።
እሺ።
ገብቶኛል። አዲሱ ላይ ስታደርገው ይመጣልሃል አይደለ?
አዎ ይመጣል እዛ ላይ ሳረገው። ስለዚህ አዲሱ ላይ ላድርገው።
so ID ውን ከወሰድኩኝ በኋላ ትመልሰዋለህ አንተ
እሺ።
እንትኑ የ Ultra ው ID አይመጣ እንጂ እኮ connection ያገኛል አይደል? እንትን ስትሰካ con- connection ማ እኮ web ኡን ስከፍተው እኮ ይሰራል። የዚህኛውን ብቻ ነው የማያመጣው። ወይ አይሰማም?
እሺ ቀየውን አሳየኝ እሺ።
ሰባ ሰማንያ ሰባት ሄሎ